አቤት አቤት እንትኑ ይሄኛው እያዩት ነበረ ያንተን ኮምፒውተር ቪቮክስ ለምን እንደማይከፍትና
OK
minimum requirement ኡን meet አያደርግም ነው የሚሉት። ኮምፒውተሩ እሺ።
አይፎን ለማጫወት አ- አዎ አይ ኮምፒውተር ቀይሬ እኮ እንትን ልላቸው ነው ል- ልደውልላቸው ብዬ ነው። በቃ ላፕቶፑን ልቀይረው ነው። አዎ OK ነግረዋል።
አዎ በቃ እነ ቅድም ነግሮኝ ነበረ እና እሺ።
እዚህ ያሉ technical team አለ እንዴ? IT ምናምን የሚጭኑ ልጆች አላችሁ እንዴ?
በቴሌግራም ግን እኮ ታገኘዋለክ
እ?
በቴሌግራም ታገኘዋለክ እንጂ የለም ድሬዳዋ ላይ የለም።
OK በቃ ስለዚህ PC ውን Core i3 አድርጌ እንትን ልለውን ልጠይ- ላናገራቸው ላሳያቸው ነው ነገ connect አድርጌ ጥሩ እሱ ላይ ደግሞ ይሞክሩልኛል በቃ እሺ፣ እሺ፣ ነው ይሄ
እሺ።